አውቃለሁ?
Hello hello፣ ጤና ይስጥልን። ቤስት ቤት ቤቲ ነው የምንወደው።
ሰላም ቤቲ፣ እንዴት ዋልሽ?
ሰላም ሰላም።
አ፣ ከጅማ ለዳዊት ነው የምደውልልሽ።
እሺ ዳዊት፣ አ፣ እኔ የምልሽ ከ back office ማዘጋጀት ይቻላል አለሽ?
ይቻላል? አዎ።
እ፣ ምን ያህል ቤት ሲሆን ነው back office የምናዘጋጀው?
ምን አልከኝ?
ቤት amount ይፈልጋል back office ለማዘጋጀት?
ኧረ ችግር የለውም። እንዲከፈትልህ back o- ፈልገህ ነው back office?
አዎ፣ back office እንዲከፈት ፈልጌ ነበር ነፍሴ።
በቃ እሺ፣ እልክልሃለሁ አሁን ቴሌግራም ላይ user ና password። ግን ትንሽ ጠብቀኝ እሺ።
እሺ፣ እሺ።